ፓስፖርት ላይ ነው አይደል የሚመዘገቡት እነዚህ?
አሎ hello ሰላም ጤና ይስጥልን ኤርሚ፣ አቤት።
እንዴት ነክ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ከዊፕላስ ሶሉሽን ነበር ምደውልልህ። ስልክህን ከጂጂ ላይ ነበር ያገኘሁት።
እሺ
ዊፕላስ ሶሉሽን ልክ እንዳንተ አይነት እና ሌሎች ተለ- የተለያዩ service ኦችን በአንድ application ይዞ ነበር የመጣው እና እ፣ ፈቃደኛ እሺ።
ከሆንክ ያው በነፃ እኛም app ላይ በመመዝገብ ድርጅት እንድታስተዋውቅ ልጋብዝህ ነበር።
እሺ፣ አመሰግናለሁ።
ፈቃደኛ ነህ? ልላክልህ link ኡን በዚህ ስልክ ቴሌግራም ላይ።
ይቻላል። ይቻላል።
እሺ፣ አመሰግናለሁ።
እሺ፣ አመሰግናለሁ።